Hello ሰላም።
አቤት፣ ምንድን ነው ያልሽኝ?
የ computer programming course ኦችን በልጆች level እንሰጣለን።
እሺ እህ፣
ለምሳሌ አሁን የ computer programming course ኦች ስንል ከአራት አምስት ልጅ መቀበል ከሚችለው የ programming course ጀምሮ እስከ አዎ።
Python፣ Raspberry Pi ድረስ አለን ኮርሶች።
አዎ፣
half day እና full day የሚባል ፕሮግራሞች ነው ያሉት።
አዎ።
Half day ከሆነ የ STEM ፕሮግራሞች ብቻ ነው ያሉት። Full day ደግሞ half day ከሆነ የ STEM ፕሮግራሞች ብቻ in the morning እንሰጣለን።
እህ፣ Full day ደግሞ ከሆነ የ STEM ፕሮግራሞችን ከ art እና taekwondo ወይም art እና music ወይም ደግሞ music እና taekwondo ብላ እነዚህ ቆይ address ኣችሁ፣ ይቅርታማ address ኣችሁ የት ነው?
ብቻ ተገብሪ ጀርመን ደንበል እና ሰሚት ጋር አለን።
ሰሚት ምኑ ጋር ነው ሰሚት ሲምስ የተባበረው የተባበሩት? አሀ፣ እዛ መተን መጠየቅ እንችላለን?
አዎ የተባበሩት ጋር አፍሪካ conventional building ላይ ይምጡና እ፣ በደንብ ማን ልበል እርሱን ገነት ገነት፣ ገነት አዎ፣ ገነት ማን ኑር ጋር ኑር ጋር እ ኑር ጋር፣
ኑርጋ አዎ፣ አዎ፣
ኑርጋ ነው ወይስ ኑር?
አዎ። ኑ ኑ ኑ፣
እሺ፣ ይሄ ስልክ ነው የሚጠቀሙት?
አዎ፣ አዎ፣ እሺ እ፣ ዛሬም ክፍት ነን። ከቻሉ ይምጡና እ፣ በአካል እናወራ- እና- information ልንሰጥዎት እንችላለን።
እሺ።
እ፣ አፍሪካ መመዝገብ- conventional ያልሽው?
አፍሪካ conventional building ላይ አዎ፣ እ፣ እንገኛለን። ለ August ነው አይደል የፈለጉት የምትገባው?
እ ለ August ነው የመዝ- የፈለጉት?
ሐምሌና ነሐሴ አይደለም? ሐምሌና ነሐሴ ነው?
አዎ። አዎ like እኛ ጀምረናል already one week ጨርሰናል። ሁለተኛ week ኣችንን ጀምረናል።
አዎ፣ ቀጣዩ ለሰ- ለነሐሴ ነው የሚሆነው። ቀጣዩ ቀጣዩ ከሀያ ቀን በኋላ ነው የሚጀምረው። ቀጣዩ አሃ፣ የ- የነሐሴው ማለት ነው።
አዎ አዎ። ምን ያህል ነው ግን ዋጋው?
Half day ከሆነ አስራ አምስት ሺህ ብር ነው።
እህ፣ Full day ደግሞ ከሆነ ሀያ ሀያ አምስት ሺህ ብር ነው።
እህ።
እሺ እሺ፣ ወይ እናመሰግናለን። መልካም ቀን።
እህ።